Hello ጤና ይስጥልን Best ሰላም ነው?
ሰላም
አሁን deposit አድርጌ ነበር እና ከቴሌ ብር ወደ እሺ።
ቤት ቤት ብሩ ከቴሌ ብር ተቆርጧል። ወደ game ኡ ግን እስካሁን ድረስ አልገባልኝም።
እሺ የቴሌብሩ message ቴሌግራም ላይ ላከልን እሺ ከቴሌብር የተላከልን message እሺ በ- በ- በ- በየት ነው የምትይዘው?
ቴሌግራም አዎ።
አለክ አዎ አዎ፣ ልላክና ይገባልኝ ወደ አሁን አዎ አዎ ቴሌግራም የኛ ዜሮ ዘጠኝ ዜሮ ሶስት ቤቱ ላይ እሺ
ዜሮ ዘጠኝ ዜሮ ሶስት አርባ አራት
አይ